ጤና ይስጥልኝ ኢቲኤስ በበራ መረጃ ማዕከል
ሬስትራ አየር ፈልገን ነበር
ከየት ወዴት ነው እ
ከአዲስ አበባ ወደ ኮምቦልቻ ወደ ኮምቦልቻ አ፣
ለመች ነው የፈለጉት
ዛሬ ቢሆን ደስ ይላል።
እሺ check ላድርግሎት መስመር ላይ ጠብቁኛል እሺ
መሄጃ ብቻ ነው የሚፈልጉት አ
አቤት መሄጃ ብቻ ነው
በገኙ ሰዓት
መሄጃ ብቻ ነው ወይ
መሄጃ ወደዛ መሄጃ ብቻ ነው
ለአንድ ሰው
አ ለአንድ ሰው ነው ለሁለት ሰው ለሁለት ሰው ስንት ኪሎ ዕቃ ያሳልፋል?
እ ምን አሉኝ ስንት ኪ- እ
ይቅርታ ምን አሉኝ
ስንት ኪሎ ዕቃ ዕቃ አለኝ ስንት ኪሎ
አንድ የሚያልፍ ሻንጣ ሀያ ሶስት ኪሎ አንድ ሻንጣ
እሺ ስንት ሰዓት ነው የሚወጣው?
እያየሁልዎት ነው አንዴ
እሺ አምስት ኪሎ አንድ ሻንጣ ያ አለ እያየን ነው።
ይቅርታ መስመር ላይ ስላስጠበቅኩት። በረራ ግን ያለን ከዛሬ ሳምንት ነው፣ የዛሬ ሳምንት ነው የሚጀምረው። እስከዛ ያሉት ሙሉ ናቸው።
እሺ እሺ አመሰግናለሁ።
እሺ፣ እናመሰግናለን ስለደወሉ። መልካም ቀን።